ይስጥልን። ቤስት ቤት ረዴት ነኝ ምን ልርዳዎ
አለቀ ብሎኝ ነው እንትን ወደ deposit አድርጌ ወደ account እሺ ወደ ቴሌብር ይዞታል። confirm ብሎ ይዞታል።
እሺ
ወደ ቴሌብር አንዴ ልካል እንግዲህ።
ጠብቀኝ።
እሺ
ሄሎ ሄሎ
ጤና ይስጥልኝ።
ቴሌብር ላይ ልኬው confirm ብሎ ይዞብኛል። ብሩ ወደ ቴሌብር የምታደርግልኝ እሺ የቤት ቁጥሩን ልውሰድ።
የምን ቁጥር የቤት ቤት የስልክ ቁጥሩ ቤት ቤት ይጠቁም።
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰባ ሰባት ሰላሳ
እሺ ስንት ብር ነበረ?
እ እ ስንት ብር ነበር?
አስራ ሶስት ሺህ እሺ ወደ ቴሌብር ነው የተላከው?
አዎ፣ አዎ። ወደዛ አድርግልኝ።
አዎ። እሺ confirm ተደርጓል። ትንሽ ቆይቶ ይገባል።
አየህ እሺ እሺ፣ መልካም ይሻላል።